ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪዥን አሁን ቴሌቪዥን ጥያቄ ነበረኝ።
እሺ እችላለሁ መጠየቅ።
በየጊዜው ከአዲስ የሚላ የሚቆርጠው ለምን ነበር?
የቴሌቪዥን ደንበኛ ሲሆኑ በየቀን ትኬት ይገባሉታል።
ኦ ማቋረጥ አይቻልም?
ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለለት።
እሺ፣ ኮከብ ስምንት
ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ፣ አመሰግናለሁ።
ምንም አይደለሽ።
እሺ